hello hello ወይ ወይም ነኝ እሺ ቅድም የነገርከኝ ሀምሳ ስምንት አርባ አምስት ተወስዷል አይደለም?
አ እሱ ላይ ልዩነቱ ላይ add ተደርጎላል እ አራት መቶ ሰማንያ አራት ብር አዎ ግን ከኔ እኮ የቆረጠው አለ እኮ ቆርጦብኛል አይደል ስንት ብር? ምንም የቆረጠብክ ነገር የለም ተጨመረልህ ማለት ነው። ሀያ ብር አልነበር order የገባ በሀያ አምስት ብር ባለ ስምንት ብር ገባ ሀያ ስምንት ብር እኮ ቆርጦብኝ እ ሀያ ስምንት ብር ቆርጦብታል እንዴ?
አ እ? ቆይ አንዴ። ሀያ ስምንት- ሀያ ስምንት ብር አልቆረጠብህም? ተጥሎ ነው። አልቆረጠም።
በቃ እሺ ቻው።